በጤና ይስጥልን ቤት ቤት
ተቋረጠ እኮ እሺ አበይ አንድ ያገናኝ ተቋረጠ። ዮሐንስ ከድር ነው።
እሺ ዮሐንስ ሮዬ
ላስተላልፍ
እ?
ቆይ አንድ ጊዜ ላስተላልፍልሽ
እሺ
Hello ወይ ተቋረጠ እኮ እ፣ እንትን ነው የሚያደርገው ታውቃለህ።
እ፣ ሚካኤል ነህ ዮሐንስ ነህ አንተ?
እኔ ሚካኤል ነኝ።
እሺ ምን ሆነ game ኡ?
እንትን ሆናት game ኡ በትክክል ቲ- ቲቪ ላይ መተዋት ነው።
እሺ እዚህ ጋር ለመክፈት ስትፈልግ desktop ላይ ኮም- አለ ኮምፒውተር ላይ Chrome ምናምን ፋይሎቹ OK መክፈት አችልም መክፈት አችልም።
እሺ accept በለኝና አንዷን እንዴት አድርጌ እንደማድረግ ላሳየና የቀሩትን ታደርጋቸዋል። accept በለኝ አሁን።
አንዴ ልበል። እሺ አዎ ሳዘጋው በለኝና ወይ
እሺ
ሄሎ ሄሎ አያት እንዴት እንዳረኳት ሄሎ ሄሎ